ሄሎ ጤና ይስጥልን ጭብጭብ
አሁን አውርተንሽ ነበር ለእናት ነገርሽን ለሹፌሩ አይ አዲያ ዋጋ ነው ብሎ ቀርቶብኝ ደወ ነገርሽልን
ይቅርታ እኔ አልነበርኩም ያወራሁት ዛሬ የሚመጣው ልጆች ነበሩ
አራው ጠዋት ነው የተባልነው በእናትሽ እሺ እና ድራይቨር ደውሎ ነው ደውሎ ገና ነኝ ወይ ሂዱ አለ ያለው በደዚያ ጠዋት አራት ሰዓት ነበር ይመጣል የተባለ ማክሰኞች አሉ በትእዛዙ ኦኬ ቅርታ በጣም እና ስንት ሰዓት እደርሳለሁ ብሎት ነው ኧረ እኛ መጀመሪያ በቢሮ ስም ድጋሚ እንደዚህ ደውለን ጠዋት አራት ሰዓት ተባለን ሰባት ሰዓት ተባለን አሁን ድጋሚ ሹፌር ስልክ ሰጠችን ልጁ የዋዲያ ባጋ ነኝ ወይ ሂዱ አለ ያለ እዛ ቀድሞ የዋዲያ ባጋ ነው ያለ ማክሰኞ የታዘዘ ትእዛዝ ነው እሱ አምኖ አልመጣም
እሺ ስለዚህ ወይ ልደውልለት ኧረ ወይ በእናትሽ ወይ ሂዱ ይበለን እኛ እኮ ቢሮ ቁጭ ብለን እየጠበቅን የት የት ነው የቢሮ የእርሶ ታሪክ አዲያ አበባ ዳዊ ህንጻ እሺ እሺ ልደውልለት እሺ ዘጠና ምናምን ቤት አዎ okay እሺ አውቄዋለሁ